ሄሎ ሄሎ ወይ ወይ ነው።
ተቋረጠ መሰለኝ።
አዎ እ?
ተቋረጠ።
አዎ የዚህ ተደጋገመብኝ። ለዛ ነው በቃ እኔ shame ያዘኝ በእውነት ትናንትና ስንቴ እንትን እንዳልኳቸው አዎ unblock አድርጉልኝ ምናምን።
እንትንም ሊሆን ይችላል። አሁን አንዳንዴ እንደዚህ ቆይቶ ሲገባ ምናምን ድጋሚ እም፣ ኧረ እዚህ ትልቅ trans-
password ትልቅ ቀይሩም transaction።
ይላል በመሀል እሱ እሱ አዎ ወር ምናምን ሲቀመጥ ይላል። አዎ ያጋጠመኛል። አሁን እኮ ትላንትና አሁን ሱ- ሁለቴ ተከፈተ እምቢ አለ። ከዛም ሶስተኛ ካስከፈኩኝ በኋላ ሲሞከር invalid password ማለት ጀመረ። በፊት save የተደረገው አሁን እዛ gru- group ላይ type ማድረግ ሁላ ደበረኝ። አሁን reset አድርጉና ላኩልኝ ማለት ሁላ በፊት እንኳን በቀን ወይ በሶ- በሶስት ቀን አንዴ ምናምን ነገር ያጋጠመኛል። normal ነው። ደፍሬም እጠይቃለሁ። ግን አሁን እየተደጋገመብኝ ሲመጣ የሆነ እንትን ነው የሚመስለው አዎ ግን እ፣ ይሄ ወ- ወር ምናምን ስለቆየ ብቻ ሳይሆን እንትንም ሊሆንብህ ይችላል።
change አድርጉኝ ሲል አ፣ ይገባኛል።
እ፣ የራሱ change አድርጉኝ አዎ የሚልበት ግን time አለ።
እም- እንደዛ ምናልባት ሲቀይሩት password ኡን እየተሳሳቱ ሊሆን ይችላል። እ፣ እንደዛ ስ- ብዙ ጊዜ password ነው ችግሩ።
እሺ አሁን ቅ- ቅዱስ ዶክተር አየለ ቅዱስ አየለ የሚል አለ አንድ account አሁን invalid አለ reset ሁላ ተደርጎልኝ እንትን ተደርጎልኝ አለው ካስደርጌ ኢንቫሊድ አለ አሁን ሪሴት አረ- አድርገሽ ታሪክ ልኪልኛለች ታይፕ ላድርግልሽ ሰፖርት ቲም ላይ እሺ ላክልኝ፣ ረዴት ብለህ ላክልኝ እና አረግልሃለሁ።
እሺ እሺ በቃ እሺ